ጤና ይስጥልን ቤተሰቦች መቼ ነው የምንወልደው?
ብር ወጪ አድርጌቼ ነበር ብሩ አልደረሰኝም ብሩ መች ነበረ? hello
አቤት መች ነበር ያደረግከው?
ቅዳሜ ዕለት
ይሄ ነው ሚስት ቤት ስልክህ?
አ ስንት ብር ነው?
አርባ ሺህ ብር wow wow
ማለት አደው አቃሽ ትላራክ መስዋ አይታ ወቃልታ ነው ነው አጣ ነው አይታ ቢለ ይለክ ይላታና እ ታሽ ታልከኝ እ ኤረ ካፈ ጀታ ጀታ ይጣባይ አጥለወት አገባታል ሳዝ ይሄ አዋጅ አዋጅ ነው ፋይ
አንዴ ነው አርባ ሺህ ብር የላከው?
አይደለም አምስት አምስት ሺህ ብር ስምንት ጊዜ ልክ ነው
ይኸውልህ ጠዋት ደውለህልኝ ነበር አይደለ? እንትን ብዬ ይልሃለሁ እሺ፣ አሳውቄ ይልሃለሁ። ሁሉም ይገባል ብለውኛል። ይገባልሃል። እሺ ትንሽ ጠብቅ።
እሺ አሁን
hello ገብቶ ነው የሚ-
ድጋሜ እኔ ደግሜ አሳውቅልሃለሁ። ይገባልሃል አሁን እሺ፣ ትንሽ እሺ በቃ ጠብቀው።
ቆየ በጣም ቆየ ደግሞ ግማሹ ገብቶላል ይላል አንዱ ደግሞ ግማሹ እሺ።
አልገባንም እሺ ይገባልሃል፣ ችግር የለውም። የቀረው ይገባልሃል። እሺ ያልገባው
ሰላም አለይኩም እሺ ማለት እሺ በቃ ስሚ አቤት ግማሹ ገብቷል ነው የምትይኝ አንቺ አልገባም
hello አቤት ይኸውልህ፣ አቤት አ አም- ስምንቱም process ላይ ነው ያለው እና አ ጠብቀው እሺ። አሁን አሳውቅልሃለሁ፣ ይገባልሃል።
እሺ እሺ እሺ እሺ፣ መልካም ቀን